ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነው የደወልኩበት። አሁን ደውለውልናል።
እሺ አዎ፣ ደውዬ ካላነሳችሁልኝ እኮ ነው የዘገቡት።
okay፣ አዎ፣ እሺ፣ በጣም እሺ፣ ችግር የለውም። እ፣ የሆነ አዘዝኩኝና ለራሴ ማለት ነው።
እሺ፣ ከዛ share አረኩኝ ለሌላ ሰው ሰማንያ ዘጠኝ ብር ነበር የሚለው ቃ- ይሄ ደረጃ A ነው ምናምን ሽንኩርት። ከዛ okay።
እነሱ ጋር pay ለማድረግ ሲሉ ጨምሮ ነው የሚያመጣው። አንዱ ሰማንያ ዘጠኝ አይደለ? ከዛ አዎ።
ሁለት መቶ ምናምን ነው የሚያመጣው እነሱ ጋር።
okay።
ከዛ ሁለት ስናደርገው አራት መቶ ምናምን ይላቸዋል። ምን ግራ ገብቶኝ እኮ ነው።
ተ- ትናንትና ትንሽ system ላይ ችግር አጋጥሞን ነበረ ችግር እና ነው። ኦኬ አዎ እሺ።
እንትን ነው ይሄ የ delivery fee የጨመረባችሁ ነበር፣ እንደዛ እያደረገ የነበረው አዎ ትናንትና አዎ፣ እኮ አስቸግሮ እንደዛ ነበር።
ይላል ሳየው፣ ደግሞ free አዎ።
ይላል ደግሞ ሳየው መልሼ ግራ ገብቶኝ።
ለዛ ነው አዎ፣ በጣም ብዙ ሰው እያስቸገረው ነበር። ይስተካከላል ብለውናል። እስቲ ትንሽ እንትን ይበሉ ይጠብቁት እና እሺ ይሄኛው ፌል ዛሬ ስላደረገ ምናምን ኦልሬዲ ጠብቅ አዎ ይሄኛው ፌል ፌል አድርጓል።
ስላደረገ አላ ምላሽ ተደረገ።
በቃ እሺ ቴሌብር እሺ፣ ይጠቀማሉ አይደል? በዚህ ቁጥር እጠብቃለሁ። በተለይ ብር ነው የምከፍለው። አዎ በቃ ችግር የለም።
እዛ ወድፈን ላይ ነው ይደርስበታል ይሄኛው።
የሚመልሰው።
አዎ ስለዚህ ነገ ምናምን ልዘዛ አዎ እዛ ነገም ወደ በኋላ ይስተካከል፣ ቆየት ብለው እጠብቅና አዎ ወደ ይስተካከላል።
በኋላም ከሳምንት ልሞክረው።
ይስተካከላል። አዎ አዎ፣ እሺ እሺ እሺ እሺ እሺ፣ መልካም ቀን እሺ።
አመሰግናለሁ። አመሰግናለሁ።